ሁለቱን ከተመሰጡ ብሎታል ካልበላው ነው አለኝ። አንድ ያለው ሁለቱም ያው
ሄሎ ሮቤል ወይ አንዱ ምግብ ካስተር ከሰጠ ሲመልስላት ሬስቶራንት አ
ሲመች ይመልስላት ምግቡን አንዱን ከሰጠ ማለት ነው።
አዎ እየሰጠኝ ነው። እየሄድኩበት ነው።
ሌላ ኦርደር ካለህ ኦርደርህን ስራሽ አለ ሌላ ኦርደርም ከፊ ጋር እኮ ሲመች ነው መመለስ ያለብህ። መልስ ሲመች መልስላት። እሺ
እሺ እሺ።